hello ጤና ይስጥልኝ ስጥልኝ ሰላም ነው።
ሰላም ሰላም፣ እንዴት ናችሁ?
እግዚአብሔር ይመስገን።
እ፣ ከእንትን ነበረ የምደውለው ከጂጂጋ ሪፈራል ሆስፒታል እና
እሺ የሆነ የሆነ patient ነበረን በ air ambulance ከአዲስ ከጂጂጋ ወደ አዲስ አበባ የሚመጣ ወደ አስር ሰዓት አካባቢ
እሺ እና ከ airport ወደ እንትን ለማድረስ ፈልገን ነበረ ላንሴት ሆስፒታል
airport እና serve አ ከ airport ወደ ላንሴት ሆስፒታል እና እንዴት ነበረ እንትን service ኡም የሆነ
እ፣ እንትናችሁ ስልኩን okay። ከየት ነው የሚመጣው? የ- ከጅጅጋ ነው ከጂ- የሚመጣው?
ከጂጂጋ ነው የሚነሳው plane ኡ እሺ ወደ አስር ሰዓት አካባቢ ይገባል። exact time ኡ አሁን የሚነሳውን check አድርጌ ማ- ማሳወቅ እችላለሁ። ወደ አስር ሰዓት አካባቢ አዲስ አበባ ይገባል እሺ እና ከ airport ወደ ላንሴት ሆስፒታል ነበረ።
እሺ። የ patient ኡን identification እና condition ምናምን የሚገልጽ ነገር አለ? ምንድን ነው condition ኡ? case ኡ patient ኡን severe traumatic brain injury ነው። off oxygen ነው with with face mask oxygen maintain ያደርጋል። ጂሲኤሱ ስንት ሊትር ኦክሲጅን ስንት ሊትር ኦክሲጅን ላይ ነው?
ወደ አምስት ሊትር maintain ያደርጋል እሺ እና በዛው እንትን ወደ እንትን ሌላው ደግሞ GCS ኡ nine out of fifteen ነው። ከ physician ጋር ነው አሁን patient ኡን የምንልከው ከዚህ
እሺ።
እና conscious ከ airport ነው ወይስ unconscious ነው?
እ?
conscious ነው?
ማለት fully conscious አይደለም፣ ግን oxygen ኑ maintain ያደርጋል በ face mask ማለት ነው።
እሺ በ face እና- ማስክ እሺ እ? አ በ face mask maintain ያደርጋል እሺ
እና ምን ምን እንትን ያስፈልገናል እንትን እዛ facilitate እንዲደረግልን
መልሼ ልደውልልህ price ኡን እና እንዴት arrangement make ማድረግ እንደምንችል በቃ እሺ ያስፈልገናል።
arrange አድርጎትና already እነሱ communicate አድርገናል። ዝግጁ ናቸው። ICU እዛ አዘጋጅተዋል።
ይቀበሏቸዋል። intubated ነው አይ እንዴ?
ይቀበል አይ intubated አይደለም እሺ፣ already extubated ሆኖ በ face mask ነው oxygen ኑ maintain የሚያደርገው እሺ
እና already እነሱ ላንሴት already ተነጋግረን patient ኡን ላኩት ስላሉ ቶሎ እሺ።
እንዲደርስ ብለን ነበረ። ከዚህ ወደዛ እንትን የላክ ነው
እሺ ያ- የሀገር ውስጥ flight ስለሆነ arrangement ኦቹን make አድርገን እንዴት እንደሚሆን መልሼ አዎ።
ልደውልልህ። የፔሸንቱን ስም ትነግረኛለህ አንድ ጊዜ?
እ፣ የፔሸንቱን ስም እሺ፣ ቆይ አንዴ አንዴ አንዴ ጠብቂኝ። እ፣ መሐሙድ አደም
መሐመድ ማ አ መሐሙድ አደም መሐመድ አህም- አህመድ አድ- አ- አደም አደም አ አደም አ
okay። ስንት አመቱ ነው?
እ፣ ሀምሳ አርባ አምስት አርባ አምስት አመት አርባ አምስት አ እሺ መልሼ በስልክ ደውልልሃለሁ።
እሺ እሺ እሺ
እሺ እንግዲህ እኔ ስሜ ስለደወሉ አመሰግናለሁ።
አናጋ ሆነ የለም